ይስጥልን።
ባባ
ሌላ ጤና
አብሮ ይስጥልን።
ይስጥልን። ሲልቨር አይቼ ነበር አለ
ምን አለኝ?
ሲልቨር አይቼ ነበር አለ ሲልቨር ምን ምን መኪና?
ዶልፊን ዶልፊን
አዎ ሁለት ሺ ስድስት ነው ሰባት ነው ያዩት።
ስድስት በቫን በቫን
በምን በ van van ነዋ
van የሆነ የለንም አባት van የሆነ ሁለት ሺ ስድስት አለን። በሰማያዊ ነው በእንትና በ silver አለን ነው
እኮ van አለ
አዎ
እ
አዎ አዎ ሁለት ስድስት ሶስት ነጥብ አንድ የሆነ አለን ፓስተር ነው
መስቀል ፍላወር branch ኣችን ላይ መስቀል ፍላወር ነው።
አዎ
እሺ ምኑ ጋር ነበር ቦታው?
ሲመጡ ይደውሉልን አባት ድንጋት እንዳይሸጥብን።
እሺ እሺ አሁን እየ- አሁን አሁን እንፈልጋለን ብዬ ነው።
አሁን እንዲመጡ ነው።
አዎ
እቃ እንዳይጠብቁኝ። እሺ መስመር ላይ እሺ
ላረጋግጥሎት እዚሁ ጋር ይጠብቁኝ።
እሺ እሺ
አባት ባል ያለን ሁለት ሺህ ሁለት ነው።
ቫን በምን አለሽ?
ሁለት ሺህ ሁለት ነው ያለን። አዎ እንግዲህ ፎርድ ነው ቴልሲ ነው
ዲፎርድ ሆኑ ዲፎርድ
ቢፎርድ ነው።
ትዌሊቲ አለን። ትዌሊቲ በዶልፊን አለን።
አይ በቫን ነበር የፈለኩት በቫን እ ቫን ነው የፈለኩት እ
እ
በባንክ ላይ በ cash እንዲፈልጉት አለን። ፓስተር branch መስቀል ፍላወር branch ኣችን ላይ
ፓስተር አለ van።
አዎ okay እና እዛ እንሂድ።
አዎ መስቀል ፍላወር branch ኣችን ላይ ይሄዱ።
መስቀል ፍላወር እንሂድ ወይስ ፓስተር እንሂድ?
መስቀል ፍላወር van ያለን መስቀል ፍላወር ነው። በሰማያዊ ሰማያዊ color አለን።
ችግር የለውም። ቦታው ምኑ ጋር ነው?
መስቀል ፍላወር ናዝራ ሆቴል ነው ያውቁታል።
እዛ ስደርስ እደውልላችሁ፣ በቃ አቅጣጫው ትነግሩናላችሁ።
ችግር የለም። እሺ
እሺ እሺ፣ ቢያንስ ሀያ ደቂቃ ምናምን እንደርሳለን።
ችግር የለም።
እሺ ፈለግ